ሄሎ ጤና ይስጥልን ቤት ቤት አብረ ይስጥልን። ሰላም ነሽ?
እግዚአብሔር ይመስገን። ምን አንድ አንድ ክለብ ወድቄ ነበር ልነግርሽ እንትን አለው መልስ አስራ ሶስት አ- አንድ ክለብ ጥሎኝ ነበር እሺ
አስራ ሶስት ሀምሳ ሶስት እሺ፣ አንዴ ልይልካ፣ አንዴ ጠብቀኝ መስመር ላይ እሺ እም፣ የከሽኩዱን ዘግቷል።
የካሸር ኮዳ አስራ ሶስት ሀምሳ ሶስት አስራ ሶስት ሀምሳ ሶስት እሺ
ዜሮ አንድ ሰባ ሶስት
እሺ፣ ጠብቀኝ ሰላሳ ብር አለው። እሺ ተመላሽ።
እሺ እሺ thank you እናመሰግናለን።
እሺ እሺ እናመሰግናለን።